ሄሎ
አሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ስቴት ቦነስ ነበረው እና አለቀቀልንም። በአንድ ቡድን ይወደቃል።
እሺ ካሻር ኮዱ ንገረኝ እና ቼክ ላድርግ ካሸር ኮዱ አ አ ካሸር ኮዱ አ
አውጣው እያሉ ኧረ
ሄሎ አቤት። እሺ ቆይ አንዴ እንትን ልበል።
እሺ እሺ አውጣና ንገረኝ ይኸው ወጥቷል። እ አስራ ሁለት ስልሳ ሁለት እሺ
አስራ ሁለት ስልሳ ሁለት ብለሃል።
ቀጥል ሰላሳ ቀጥል ስድስት እሺ ስልሳ ስምንት
ስልሳ ስምንት አዎ እሺ አንድ ጨዋታ ይቀረዋል በማድሪዱ ግን አልቋል።
እንትን ብሏል ትናንት ትናንት ነው ያለቀ ሁሉ አይ የቱርክ ጨዋታ አንድ ይቀረዋል የቱርኩና ትራብዞንስፖር ታዲያ የሚባለው እና እሱ ሁለት ለአንድ suspended የሆነ game ነው እና እሱንም ጠብቀው ሀያ አራት ሰዓት ሲሆነ ጠብቀው እና ይታረምልሃል
እ፣ እስከ ግን ማታ ቡድኑ አራት ሰዓት ማለት ነው አዎ እ፣ ተቋርጧል እና- ጨዋታው አላለቀም የተቋረጠ ጨዋታ ነው እሺ እሺ